ጅቦ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ ቤት ቤት
እንትን አንድ ቲም ወጥቶብን ነበር
ትነግረኛለህ አንዴ?
ካሸርኩ ነገር አዎ
መቶ
እሺ አርባ ሶስት
እሺ ስልሳ አንድ
እሺ ሰባት
እሺ ጠብቀኝ አንዴ። እሺ አሁን ስልሳ ብር ቦነስ ለቆልሃል። እሺ
እሺ አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ።
እሺ